አቤት ወይ እንዴት ነህ?
ሰላም ተመለስክ ወደ ቤት ነው እንዴት?
አይ አልተመለስኩም እዚህ እናየሉ ጋር ኦኦ እዛ ሄድክ?
አዎ አይ በቃ ጥሩ እሺ እሺ ሰላም ነው ደህና ነኝ እግዚአብሔር ይመስገን ሰላም ነኝ እኔ ደህና ነኝ ድምፅሽ ምን ነው አይ ምንም ዝም ብዬ ነው ቀነሰ የበላ- ብዬ? ኧረ አልበላሁኝም አልበላሁኝም ጉንፋን እንደ ጉንፋን ነው አይ ኧረ ደህና ነኝ ደህና ነኝ እም።
ደህና ዝም ነኝ ብለን ከዛ ስንጨርስ ጊዜ በቃ ወደዚህ መጣንና እ፣ እሱ ወጣሁ አቦ ወጣ አንተ አዎ።
ዝም ብለህ እዛ ውለህ ልትመጣ አዎ እዚህ እሺ።
ቆይቼ እንትን አደርጋለሁ ብዬ ነው በቃ ሁለት ሰዓት ነው ቀጠሮ አዎ ምህረት አብረን እንመጣለን ብላለች ምን አለች መኪና ላይ ያዘችም ለነገሩ አዎ እ?
አይ እንትን ልጁንም ስላ አንተ ስላላልኩት አለች እ፣ እዚሁ ወይ አንተን በይ ምናምን ስላት ልጁንም አልነ- አላነጋገርኩትም እኔ ስራ መገ- እገባለሁ ምናምን አለች አዎ ሰላም ዋል።
እና በቃ እ፣ ሁልቅም ትላንትና ባታረፍድ ጥሩ ነበር ትላንት ማስተናገድ እንዴት እንደሚታገሳቸው ራሱ ማታ እንግዲህ ከመጣች እ፣ ትም- አብረን እየተጓተትን እንመጣለን በቃ ይሻላል ብቻ እ።
ከምትሆን
እሺ እሺ ቻው፣ እሺ አዎ፣ አዎ።